አዎ confirm የሚደረግ ነበረኝ withdraw ያደረኩት በፔ- በ SantimPay እሺ በዚህ ቁጥር ነው ቤስት ፔፐር።
ሰላሳ ሰባት ሀያ ሰማንያ ሀያ ስድስት እሺ check እያደረኩት ነው። አንዴ ጠብቀኝ።
እሺ ወንድሜ
hello ስንት ብር ነበር?
ሰላሳ ሺህ እሺ እሺ confirm አድርጌላለሁ። እሺ ሜሴጅ እሺ ይገባል። አሁን እሺ እሺ እሺ እሺ